አስመዝግቢያለሁ አስመዝግቢያለሁ ብሎ ስልኩን ትቶት ነው መሰለኝ። አስቀመጠው መሰለኝ። ሙሉ ሙሉ information ነግሮኛል። ልመዝግበው የቢራ ፍሬጅ ያልተከተብልኝ ብሎ ስሙን ነግሮኛል። ቤቱን አግኝቼዋለሁ። ቻው ግን አልተባባልንም።
አሎ ሰላም ጤና ይስጥልኝ። ከ BGI ኢትዮጵያ ነበር የምደውለው። ተቋረጠ።
አዎ፣ አዎ balance ዘግቶብኝ ነው።
እሺ እ የቤቶት ስም ምንድን ነበር? ታሪክ ነው አይደል?
ታሪኩ ስጋ ቤትና ስጋ ግሮሰሪ።
ቤት። እሺ BGI ID ዎትን ልንገሩት ለሌላ ጊዜ ሲያስመዘግቡ እሺ፣ ቶሎ እንዲገኝ ቤቶት ሀያ አንድ እሺ፣ ሀያ አንድ ሰማንያ ዘጠኝ እሺ፣ ዘጠና ሶስት ዘጠና ሶስት አርባ አንድ አርባ አንድ ይሄ dealer ኮዱ ነው አይደል?
አዎ ይሄ የቤቶት መለያ ቁጥር ነው። እኛ ጋር ሲደውሉ ሊያስመዘግቡ ሲሉ ቶሎ እናገኘዋለን system ላይ።
እሺ፣ እሺ።
እሺ ቅሬታዎትን መዝግቤ ልዎታለሁ። ሌላ የምረዳዎት ነገር ይኖራል?
በቃ ይሄ ፍሪጁ እንዲሰራልኝ ነው።
እሺ ደንበኛችን የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክላሉ።
እሺ፣ እሺ። አካባቢው ዲማ ነው ካስፈለገ።
አዎ እዚህ ላይ አለ ሙሉ መረጃዎት እዚህ ላይ አለ።
እሺ፣ እሺ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን አመሰግናለሁ።
ሀሳብ እሺ።
ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ